ላይ የተለቀቀው hello አቤት ከቺፕቺፕ ነው የምደውልልዎት።
እሺ፣ ሰላም አደራችሁ።
ሰላም።
ጠፍቶብኝ እዛ ዛፍ እየደወልኩ
አሁን እያወራን ነበር አይደለ?
አ፣ ከ- በእንትን ነው በኦፕሬተር ነው መሰለኝ የደወልኩት።
እኮ እኔም የደወልኩሎት ኦፕሬተር ነኝ እና check እሺ፣ ላደርግሎት ነው።
እሺ።
ምን ነበር ድኛ እሺ፣ ቀይ ስር ነበር ያልተረከቡ ቀይ ስር፣ እ፣ ቲማቲም፣ ጥቅል ጎመን አስራ አምስት ኪሎ ጥቅል ጎመን እ፣ ቀይ ስር አምስት ኪሎ ቲማቲም አምስት ኪሎ
እሺ፣ ያዘዙበትን ስልክ ይንገሩኝ እስኪ።
ነገርኩህ እኮ አሁን አይደል በአስራ አንድ ለዜሮ ዘጠኝ አስራ አንድ ዘጠና ስድስት አስራ አምስት ሀምሳ ዘጠኝ እና ሌላው ደግሞ
Okay፣ እዚህ ጋር እያሳየኝ ስላልሆነ ነው፣ ለዛ ነው።
አስራ ስድስት ጥቅል ጎመን ያዘዙት ሄርሜላ group ላይ ነው።
አዎ ለዕቃ ደውዬላት በእሷ በኩል ስላዘ እንትን ስላለው አ እሷ ናት በእሷ ናት group create ያደረገችልን አልሞላ ሲለን ማለት ነው።
እኮ ሄርሜላ group ላይ
አዎ
Okay። ስለዚህ ሁሉንም create ያደረጉት group እርስዎ አይደሉም ማለት ነው።
አዎ እያለ እንደሱ ነው።
Okay ሄርሜላ group ላይ የታዘዘው እንትን ደረሰ ነው የሚያሳየን እዚህ ላይ።
እሺ በቃ አልደረሰኝም። ደርሰኝ ስላልደረሰኝ እኮ ነው የደረሰኝ ሽንኩርት ብቻ ነው አስር ኪሎ ነበር ሽንኩርት ያዘዙት ደርሰኝ።
ሄርሜላ group ላይ።
ሀያ ኪ- አባቴ ቶ በቃ ምንም ል- እየተግባባን አይደለም። እኔ እናንተ እኔ የደረሰኝ ሀያ ኪሎ ሽንኩርት ደርሶኛል። አስራ አምስት ኪሎ እንትኑና አምስት ኪሎ ቲማቲም አምስት ኪሎ እንትኑ አልደረሰም።
እኮ እቃ የምናስረክቡ አድሚን ስለሆነ አያውቋትም።
እ?
ሄርሜላን አያውቋትም።
አላቃተኝም።
ኦኬ ስለዚህ በቃ እሺ፣ ርብቃን አዋራታለሁ።
እሺ እሺ መልካም ቀን።